ቋንቋ
ሄሎ፣ እባክዎ አይሰማም።
ሄሎ፣ ጤና ይስጥልኝ።
ምንም ስላልገባኝ ልታስረዱኝ ትችላላችሁ?
እሺ፣ ቴሌዊን game ነው። ጥያቄና መልስና የእድል ጨዋታ የሚባል አለው ቴሌዊን ላይ እሺ፣ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገሽ ስትደውዪ መረጃ ይመጣል በእንግሊዝኛ።
እሺ። በእንትን እንግሊዝ ጥያቄዎች አሉ፣ እነሱን መመለስ ነው።
አዎ፣ ጥያቄና መልሱን coin ገዝተሽ ትመልሻለሽ።
ስድስት coin አለኝ። አሁን በስረዱ አለኝ።
ስድ- ስድስት coin ካለሽ ጥያቄና መልስ ሶስት ቁጥር ላይ ያለ መልሺ።
እሺ፣ አመሰግናለሁ።
ትኬት ሲኖርሽ ደግሞ የእድል ጨዋታ እድልሽም ሞክሪ።
እሺ